Hello ጤና ይስጥልኝ district ነው።
አብሮ ይስጥልኝ።
እሺ ኪሩቤል ነህ አይደል?
አዎ አዎ እሺ ዜሮ ስምንት ነው መጨረሻው account ክ።
የ- አዎ አዎ ዜሮ ስምንት
እሺ አንዱ ሳ ወዴት ነው የላከው?
አንድ ወደ አብዱ ሁሴን የሚል አንድ ሺ ሰላሳ ዘጠኝ ሰማንያ አምስት እሺ ሀምሳ አምስት ስምንት ሰባት ስድስት እሺ ሁለቱንም confirm አድርጌያለሁ። ትንሽ ቆይታ check አድርገው። እሺ ይገባልሃል።
ይገባል። አሁን አዎ ትንሽ ቆይታ check አድርገው።
አይ እሺ መልካም እሺ። ስለደወልክ ስንት ደቂቃ ምናምን ይፈጃል?
Maybe እስከ አንድ ሰዓት ባለው ጊዜ ውስጥ ይገባልሃል። እንደዛም ላይቆይ አይ።
ይችላል።
እሺ እሺ፣ እሺ መልካም እሺ። እሺ።
አመሰግናለሁ።